ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
withdraw አድርጌ ወደ አካውንቴ በቻፓ
አዎ እስካሁን processing ነው የሚለው ዘጠኝ ሰዓት ላይ ምናምን ያደረኩት።
OK። በ- ወደ ንግድ ባንክ ወይ ወደ ባንክ ነው የላከው? ወደ ባንክ ከላክ ይቆይባል ትንሽ። ዛሬ እንደምታውቀው ያስቸግራል system የባንክ system እሑድ ስለሆነ ማለት ነው።
ኦኬ።
ለዛ ነው የቆየብህ ትንሽ።
እ?
ለዛ ነው የቆየብህ ነው።
ኦኬ ኦኬ እሺ፣ እሺ።